ጤና ይስጥልን። ቤተሰቦች ረዴት ነው።
hello አቤት ሰላም ነው።
እ ቴሌግራም አ- አሁን ቅርብ ሰዓት ደውዬልሽ ነበር።
እሺ ምን ነበር?
እ እንትን ቴሌግራም ላይ ላኪ እንደሽ ነበረ እና በየትኛው ቁጥር ነው የምልክልሽ?
ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
በአንዴ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ አዎ
እሺ እሺ እሺ